hello ሶፊያ
በሚገባ
okay። አንተ ከወተን የገነትን ሽንኩርት ገነት የምትባል ሴት ሽንኩርት ይዘህላት ወጥተህ ነበረ።
ገነት አለች ቆይ እስኪ ልይ አንዴ
ገነት check አድርግ።
ገነት አዎ፣ ዛሬ ሰማንያ አም- ሰማንያ አምስት ኪሎ አዎ፣ ሰማንያ አምስት ኪሎ አልተጫነም።
እና ይዘህ አልተ- አልተጫነም።
አልተ- ምን
እኔ እንጃ ብቻ ያ እርጥቡ ሽንኩርት አልቋል መሰለኝ።
okay። ስለዚህ ዛሬ አልወጣላትም ማለት ነው።
አልወጣም አልወጣም። አዎ።
በቃ እሺ፣ እሺ።